እድሉ
ሄሎ ሄሎ ተመስል ሄሎ ኢብራሂም አቤት።
customer ስልክ አያነሳም ብላኝ ነበር።
አዎ እ፣ አንስቷልሽ? አሁን ደውልለት።
አሁን ደውል። እሺ ደቂቃ አዎ።
ጨምሩልኝ።
አንስቷል። አሁን ደውልለት እሺ ደቂቃ
እ ምን ደቂቃ እ? hello ሌላው ቆይ አንዴ መስመር ላይ አይ እ፣ አድርሰውና complete በለው። እሺ on time አይስተካከልም። ቶሎ ነው የመለሱልን። አስር ደቂቃ ነበር ያለ እኛ በስምንት ደቂቃ ውስጥ ነው ያሳወቅን። ስለዚህ ጨርሰውና አድርሰህ customer ጋር ራስህ complete በለው። እሺ ኢብራሂም